Hello ጤና ይስጥልን አፍሪወርክ ምን እንርዳዎት?
አብሮ ይስጥልኝ።
እሺ ከአፍሪወርክ ነበር የደወሉት ምን እንርዳዎት?
እ፣ ዘጠና አራት ሀያ ሶስት ስራ መፈለጊያ ምን አልከኝ?
መፈለግ እፈልጋለሁ።
ከየት ነው የደወልክልን?
ኪንደ ኮይሻ ምን አልከኝ?
ከዚህ ኪንደ ኮይሻ ነው።
የት አልከኝ? አልሰማሁም።
ኪንዶ ኪንዶ ኮይሻ ያው ባሌ ባሌ የሚባል አለ። ኪንዶ ኮይሻ
okay እሺ የቴሌግራም ትጠቀማለህ?
እ ቴሌግራም ትጠቀማለህ?
አልጠቀም ምን አልከኝ? ያልከውን አልሰማሁም። ምን አልከኝ?
ቴሌግራም አልጠም ተጠቅሜ አላውቅም።
So እኛ ስራ የምናገናኘው ቴሌግራም ላይ ነው። የቴሌግራም ቻናል አለን እዛ ላይ ነው። ወይ እ።
ቴሌግራም የሚጠቀም ሰው አካባቢ ካለ ወይ በዛ ስልክ ደውልልን። ቴሌግራም እሺ፣ የሚጠቀም አዎ።
ሰው ካለ ማለት ነው።
እሺ እሺ፣ አመሰግናለሁ።
እሺ መልካም ቀን ይሁንልህ።